አብረስልኝ እሺ አቶ አማረ ሜሮን እባላለሁ ከዋሽንግተን የህክምና ማዕከል ነው የምደውለው።
እሺ
በትናንትናው ዕለት ለህክምና ወደ ተቋማችን መጥተው ነበረ እሺ እና የአገልግሎት አሰጣጣችንን ጥራት ለማሻሻል ይረዳን ዘንድ የተገልጋዮቻችንን አስተያየት እየሰበሰብን ስለሆነ ጥቂት ጥያቄዎችን አዘጋጅተናል
እሺ እና ለሁለት ደቂቃ ያክል ጥያቄዎችን ብናቀርብሎ ለመመለስ አመቺ ሁኔታ ላይ ኖት?
እሺ ችግር የለም አቶ መንግስቱ ግን አቶ አማረ አይደለም
Okay እዚህ ጋር አቶ አማረ ተመስገን ነው የሚለው ለዛ ነው ይቅርታ ተሳስተዋል
እሺ እሺ በጣም